ጤና ይስጥልኝ ጉዳይ ሀና እባላለሁ። ባኮ ሚልካ ሰላም አና፣ እንዴት ዋልሽ?
እግዚአብሔር ይመስገን።
እ ምጣድ የሚሰራልኝ ሰው ፈልጌ ነበረ።
መልካም እሺ። እ የት አካባቢ ነው ባለም የፈለጉት?
ሴምሲ ኮምፓውንዱ ጀርባ ነው ያለሁት እኔ።
እ መልካም እሺ። ሙሉ ስሞትን ይንገሩኝ በጣም አስቸኳይ ነው። እሺ በእናትሽ ቶሎ የሚመጡ ከሆነ ለዛሬ። እሺ አሁን ለአሁን ለዛሬ ሳይሆን ለአሁን።
እሺ እ ስሞት ማን ልበል ስሜ ሰላማዊት ብሩ።
እሺ እ በዚህ ቁጥር ነው የሚገኙት።
አዎ በዚህ ቁጥር መልካም ከዚህ ቀደም ጉዳዩን ተጠቅመው ያውቃሉ?
አዎ አውቃለሁ።
okay ደንበኛችን ኖት።
አዎ አዎ።
እሺ ምጣዱ ምንድን ነው የሆነ ቦቲ
ጠዋት ተሰርቶበት ነበር። አሁን ስንከፍተው እምቢ አለ።
አይበራም።
አዎ
እሺ ሰላማዊት እ ስለዚህ አገልግሎት ክፍያ የሚፈጽሙበትን የባንክ መረጃ አሁን text እናደርግሎታለን።
እሺ እሺ እሺ እ መቶ ብር ነው ያውቃሉ አይደለ?
አዎ አዎ። እሺ በቃ እሺ እሺ መልካም ቀን።
አንቺ